Hello ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳው
ትናንትና ወስደው አድርጌ ነበር እስካሁን አልገባም
ምን አሉኝ
withdraw ው ነበረ አልደረሰኝም እስካሁን በዚህ ስልክ ቁጥር ነው አዎ በዚህ ስልክ ስንት ብር ነው ሶስት ከሀምሳ
እሺ አንዴ መስመር ላይ ጠብቁኝ እሺ
Hello አቤት እሺ process ላይ ነው ይገባሉታል
ነው በጣም ሲዘገይብኝ እኮ ነው እኮ አሳውቃቸዋለሁ ለሳንቲም ቢሆን እሺ ይገባሉታል እሺ እሺ መልካም ቀን መልካም